እንትን ምርመራ ፈልጌ ነበረ brain MRI እሺ
እ?
አለን። እሺ brain MRI with with ምንድን ነው with contrast ነው እ? እ?
with contrast ነው።
with contrast
እሺ አዎ።
አለን። ስምንት ሺህ ስድስት መቶ ነው with contrast ከሆነ እ? እ?
with contrast ከሆነ ዋጋ ስምንት ሺህ ስድስት መቶ
ስምንት ሺህ ስድስት መቶ አምቡላንስ ከእናንተ አምቡላንስ አውቀኛ ነው
እሺ እ፣ ዛሬ መነሳት ትችላለች ይቻላል። አዎ።
ምንድን ነው የማን ነው?
እሺ የካቲት እ፣ እንዴት ነው የምናደርገው
አሁን ነው የፈለጋችሁት?
እ፣ አዎ
እሺ እንደዛ አሁን ብለዋል?
ከሆነ እ?
አዎ
እሺ በዚህ በእናንተ ስልክ ሌላ ቁጥር ይደውልላችኋል፣ አስተላልፋለሁ። አምቡላንስ የሚመለከተው ሰው ይደውልላችኋል።
እሺ እሺ እሱን አምጣሽ።